ነበር ስሟ።
ሄሎ ወይ ሎክ አድርጎ ነው። እሺ ከፍቼዋለሁ።
አሁን?
አሁን ሎክድ አድርጎ ነው ከፍቼዋለሁ።
እስቲ ምን አሁን እንበለው ሞክሪ- ታዲያ?
አሁን ሞክሪው ሳትዘጊው።
ሞክሪ ሞክሪ። እሺ ወይ የሞከረች ነው።
ድጋሚ እንደዛው ነው። አሁን ድጋሚ- እምቢ አለ እ? ምን ይላታል?
እምቢ አለ። እንደዛው ቀይ አበራና ኤክስ ያረል ቀይ ካልቸር አበባው ዶም።
ላይ ጽሑፍ አለ።
አዎ ጽሁፍ አለው። ሉ ጽሁፉን እስኪ አንብቢ። አይናለም ቀዩን እ? invalid u- username username እና password invalid።
ይላታል። ደጋግመው አዎ።
ስለሆነ ነው አሁን የምቀይርላትን ታድርገው። እሺ
እሺ አሁን የምቀይርላትን አዎ ልንገርሽ።
ስለደጋገመች ነው። እሺ ጻፊ።
አዎ
እሺ
አስራ አራት ጻፊ።
ሁለት እ?
ቆይ ቆይ ቆይ አንዴ
አስር ነው ስደጋግሙ ነው የሚዘጋው።
ስደጋግሙት እየዘጋ ነው። እሺ ለዛ ነው እምቢ እኮ የሚለው።
እየነገርኳት ነው። እሺ አትደጋግሚ።
ልንገርሽ እየዘጋ ነው።
password ኡን አሁን እሺ እማዬ እሺ።
ዘጠና ዘጠኝ ሰማንያ ስምንት ዘጠና ዘጠኝ ሰማንያ ስምንት ሰባ ሰባት ሰባ ሰባት አርባ አራት ሀምሳ አምስት አርባ አራት ሀምሳ አምስት አዎ እሱን ታስገባውና ምን እንደሚላት ንገሪኝ።
እሺ ቶሎ በይ። እሱን አስገቢና ምን እንደሚልሽ ንገሪኝ። password ላይ ቶሎ በይ። እሺ ገባሽ? እሺ ያው የ- የቅድሙን አይነት ነገር አመጣ። please change የሚለው ይኸውልሽ ሶስቱን።
curr- አይደለም ሶስት ነው የመጣው። current current የሚለው አለ አዎ።
አይደለ? current አዎ።
ላይ አሁን የነገርኳትን ታስገባው current ኡ ላይ አሁን የነገርኩሽን አስገቢው። current ኡ ላይ የመጀመሪያው ላይ ማለት ነው።
current ኡ ላይ የምታስገቢው አሁን የነገረችሽን ቁጥር አዎ፣ ዘጠና ዘጠኝ ሰማንያ ስምንት ሰባ ሰባት አርባ አራት ሀምሳ አምስት current የሚለው ላይ ነው። አይን አለም current የሚለው ከላይ ቶሎ በይ። አዎ እሱን አጥቂና ቅድም የነገረችሽን ቁጥር አስገቢ።
ድርገምላት
አይ ይዘዋለች። አታጠፊም እንደ አይን አለም። አዎ በይ ቶሎ በይ። ቁጥሩ ጻፊ የነገረችሽን። እም። እሺ ከዛ እንትን ውስጥ የሚለው ላይ ምን new ትጻፍ?
password new የሚል አለ password ደግሞ new ላይ ደግሞ አዲስ እሷ የምትፈልገውን አንቺ የሚያዝላትን አስር ኒው ላይ ቁጥር የምትፈልጊው አስር አስር ቁጥር ጻፊ። ከአንድ እስከ አስር ከአንድ እስከ
አስር አ- ቁጥር መሆን አለበት ወይ ከዜሮ እስከ ዘጠኝ መሆን አለበት ወይ ደግሞ
አ፣
አስር ቁጥሮች አስ- መሆን አለባቸው።
አስር ቁጥር ማለት ከአንድ እስከ ዘጠኝ አድርጋ አስርን ብንጨምርበት አንድና ዜሮ አስራ አንድ ይሆናል እንደዛ።
አስራ አንድ ይሆናል። አይናለም ቀንሺ አንዱን ወይ ከዛ ደግሞ ከአንድ new እስከ pass ዘጠኝ ታደርግና አ፣ ዜሮ መጨረሻ ላይ ታስገባ።
አዎ ይኸውልሽ ከአንድ እስከ ዘጠኝ አድርጊና ዜሮ መጨረሻ አድርጊ። እሱን አውጥፊውና አስራ አንድ ሆነብሽ አየሽ? አ ዜሮ ብቻ አዎ። እሺ በይ እሺ enter በይው አሁን ኧረ ያኛው ላይም ድጋሜ confirm የሚል አለ አይደለ?
እ confirm የሚለው ሶስተኛ አዎ ላይ confirm ይለዋል።
ራሱ የትኛው?
ከአንድ ይሄ እስከ አሁን ዘጠኝ ከዛ ዜሮ ከአንድ እስከ ዘጠኝ ዜሮ ነው ታሪክ እሱ ላይ የመጨረሻው ላይ ነው እሱ ላይም ከአንድ እስከ ዘጠኝ ዜሮ ናት እሺ በቃ አሁን okay በይ ከዛ save በዪ እሺ።
እ ከላይ save save የሚል ይመጣል ከላይ።
save የሚል ይመጣል አዎ ከዛ save የሆነ ደግሞ bike የሚነዳ መጣ ከፍቶ bike የሚነዳ መጣ እኮ እሱን እሱ ጋር X save የሚል አለ ከታች save የሚል አለ ከስር ከታች ከታች save የሚል አለ save የሚል የለም የቱ ምንድን ነው የሚለው?
ይኸውልሽ update password እና
እኮ update ኖታ የሚለው ላይ update update የሚል update ብሎ okay በለው okay በይ እሱ ላይ አዎ update ብሎ እሺ በቃ ብለዋል ይሄንን ሀሳብ ላስርኩ። በቃ ትንሽ ደግሞ አትሞክሪ lock ያደርጋሉ።
እሺ እሺ መልካም ምሽት።
እ እሺ እማዬ አመሰግናለሁ የኔም ለቤት እሺ እናቴ።
እሺ